ጤና ስልኝ ቢጫ ኢትዮጵያ ራሂል ላይ ዋኮስ የምንረዳት ጤና ይስጥልኝ እንዳላ ኤልሻዴ ግሮሰር ይባላለሁ። ጀሞ አካባቢ ነው። ምርት ድራፍት ከሳምንት በላይ ሆነን ካገኘ።
እሺ ድራፍት ነው የፈለጉት?
አዎ ድራፍት ነው። ቢራም የለን ግን ከሳምንት ድራፍት እሺ፣ የት አካባቢ ነው ያሉት?
ጀሞ አንበሳ ገራጅ ጫፍ ወደ ውስጥ ገባ ብሎ ስለዚህ እንትን ካሳንቺ የሚገኘው ወደ አድዋ ድልድይ መሄጃ እ
ቃል አፕ trading የሚል አለ እና እዛ ነው ሄዶ የሚያገኙት
ምንም አገኝ ምርት ቢራ ይሆን draft ኡ ማለት ነው።
draft ነው ማገኝ ወይስ ቅሬታ?
draft no draft ማግኘት ይችላሉ፣ ቢራውን ማግኘት ይችላሉ። ለጊዜው ማለት ነው።
የት የት የት
ካሳንችስ እ ወደ አድዋ ድልድይ መሄጃ ቃል አፕ ካሳንችስ trading
አድዋ ወደ ካሳንችስ አድዋ ድልድይ መሄጃ
ወደ አድዋ ድልድይ መሄጃ አዎ፣ ቃል አፕ trading የሚል
እሺ እሺ ግልጽ ነው።
እሺ እሺ እሺ ሌላ ምረዳዎት ነገር አለ?
ምንም የለም በቃ
እሺ፣ ስለደወሉልን እናመሰግናለን። ስለ መስተንግዶ እንግዲህ ያሉትን ሀሳብ አስተያየት አሁን ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ጊዜ